Hello ጤና ይስጥልኝ ቃል ኪዳን ከ Best Bet እንልርዳው እናት ትኬት እንትን ማወቅ ፈልጌ ነበረ።
እሺ አሸር ኮድ ነው አሻር ኮድ ልንገርሽ፣ እሺ አስራ አንድ እሺ አርባ ሁለት እሺ ሀምሳ ሰባት እሺ ስልሳ ሰባት
እሺ አንድ ጨዋታ ይቀረዋል አይደል አዎ አዎ አዎ ሌላው ታርሟል አረንጓዴ ነው አንድ ብቻ void አለው
ያ odd ኡ ነው የሚቀነስብኝ አይደለ የእሱ odd ኡ ነው የሚቀንሰው አዎ እንጂ ይሄኛው አሁን የዛሬው ጨዋታ ሲያልቅ win ነው የሚል ራሱ ይጽፍልኛል።
ካሸነፉ እሺ፣ እሺ።
እሺ፣ መልካም።
አ- ማላሸንፍ ነው የሚመስልሽ?
አይደለም አይ እርግጠኛው ነው ስላሉኝ ብዬ ነው ያው እርግጠኛ ስለሆንኩ ነው ጨዋታውን።
አይ ጥሩ እሺ መልካም እድል እሺ እናት እሺ፣ መልካም አመሰግናለሁ።
እድል እሺ።